የዘላለምን ቀን እስከሚያገኝ ፍቅሬን እጮኛ ፈጸመች ነኝ የዘላለምን ቀን እስከሚያገኝ ፍቅሬን እጮኛ ፈጸመች ነኝ ለረጅም ዘመናት በትንሽ ኖሬ ቁርጣታ በሆነ እንድታኝ ክብሬ ክብርን በመሆንሽ ሕይወት ሕይወት በይፋ ሰጠው ሸጠትን ቀለበት የዘላለምን ቀልፍ እስከሚያስተኝ ፍቅር እጮኝ ፈጸመች ነኝ የዘላለምን ቀልፍ እስከሚያስተኝ ፍቅሬን እጮኝ ፈጸመች ነኝ መሆንሽ ስለማውቅ ከልቤ መጽናኛ ካታበለይሽ ፍቅሬን እጮኛ እረቱን ከደቂቃም ሳይቀረኝ ሕይወቴ ነሽና የማሰበልሽ ነኝ የዘላለምን ቀልፍ እስከሚያዳኝ ፍቅሬን እጮኛ ፈጸመች ነኝ የዘላለምን ቀልፍ እስከሚያዳኝ ፍቅሬን እጮኛ ፈጸመች ነኝ